Hello ጤና ይስጥልኝ።
አብሮ ይስጥልን።
መሳይ
አዎ ነኝ። ማን ነው?
እሺ፣ የቤት ቀለም
እህ
የቀለም ስራ አይደለ?
አዎ እሺ፣ ከ WePlus Solution ድርጅት ነበር የምደውልልህ።
ምን አልከኝ?
ከ WePlus Solution ድርጅት ነበር የምደውልልህ።
Okay WePlus Solution ድርጅት ነበር የምደውለው።
እሺ ምን ልርዳ?
ከዚህ በፊት WePlus Solution Provider የሚለው application ኣችን ላይ አገልግሎቶችን ለመስጠት ተመዝግበው ነበር።
Okay አስታወሱ?
መሰለኝ ያው ከ ከስድስት ወር በፊት ነው ከአምስት ወር በፊት ምናምን አዎ እንደዛ ይሆናል። Marketing agent ኦቻችን እየዞሩ አገልግሎት ሰጪዎችን እየመዘገቡ ነበር። የዛኔ ተመዝግበዋል።
Okay እሺ አሁን ላይ ስራ ስለጀመርን ኦንላይን ላይ በመሆን ከደንበኞቹ ጋር መገናኘት ይችላሉ። ምንም አይነት ክፍያ አንቀበልም
እሺ አመሰግናለሁ።
እና ደግሞ በተጨማሪም እ፣ ድ- የድርጅቶችን profile ለማየት ማለት የተመዘገቡበትን WePlus Solution User የሚል application አለን። እዛ ም።
ላይ ገብተው ድርጅቶት የተመዘገበበትን ማየት ይችላሉ። በተጨማሪም ደግሞ የ transportation አገልግሎት ጨምሮ ሌሎች ከአርባ አራት በላይ አገልግሎት ሰጪዎችም እዛ ላይ ስለሚያገኙ በዛውም ም።
ከእነሱ ጋር መጠቀም ይችላሉ አገልግሎቱን።
ም፣ እሺ እሺ አመሰግናለሁ።
እሺ እናመሰግናለን። መልካም ቀን ይሁንልዎት።
እሺ መልካም ቀን ይሁንልዎት።
እሺ